своих.
ሄሎ
ወይ ቡሻ
አቤት ነው።
ጎሮ ወጂ ነው የሚለው እዛው ነው ማለት ነው። ኦሊቭ እንትን የጋዝ ማደያ ነው እና
በኦሊቪያው ጎሮ አዎ፣ ሱፐርስ አካባቢ ነው የሚያሳይ። ሱፐር አካዳሚ አካባቢ አለ፣ እዛ አካባቢ ነው የሚያሳየው ማሩ።
እና በማፕ ማፑማ ሌላ ነው ሰፈራ ምናምን ነው የሚለው።
አይ እንደዛ አይደለም የሚለው ጎሮ አደባባዩን እ፣ ትተህ እ፣ እ።
ከዛ ኢትዮ ሃርባርድ ስኩል ስትደርስ ስትታጠፋለህ።
እና እሱ- እሱ መንገድ ታዲያ ሴት ነው?
እኔ እንጃ ታ- አሁን ተቃ- እስኪ ልጠይቅ እሱን እኮ ነው ወጂ ወጂ የሚባለው እዚህ ኦይል ሊቢያው ጋር ወርታች ያለው መንገድ ነው። ደግሞ ጎሮን አልፈሽ ሊቢያው እኮ ጎሮን አልፈሽ አለም ጭራሽ በካምብሪጅ ወርደሽ በጣም ይለያያል መንገዱ።
እና አይካሄድም እዛ እኔ ሄጄ አላውቅም። ዛሬ ደግሞ ኪድም አይመስለኝም
እስኪ ልጠይቅልን አለማለሁ እነግርሃለሁ።
እኮ ማፑ የሚያሳየው ጎሮን አደባባዩን ወደ ግራሽ ወደ ሰፈራ መንገድ ምናምን እ፣ ነው የሚለው። ጎሮ ወጂ የሚባለው ደግሞ ሌላ ነው። እዚህ በዚህ እኮ ያን መንገድ እኔ ሄጄ አላውቅም። የሚካሄድ ምናምን ከሆነ ችግር የለውም።
እስኪ ቆይ አንድ ሺህ
እሺ